Hello ጤና ይስጥልን ቤስት ቤት
ትላንት ወደ እንትን draw አድርጌ ነበርኩ። ብሩ አልደረሰኝም።
ብሩ አልደረሰኝም። በምን አዎ እኮ እ በምንድን ነበር ያደረከው? withdraw ስታደርግ ቤት ቤት ላይ ነው እ አዎ ቤስት ቤት ላይ ነው፣ ግን ሳንቲም ቻፓ የሚባሉ አሉ አይደለ?
አዎ በሳንቲም ነው ያደረኩት።
በሳንቲም ነው። አዎ በሳንቲም ከ- ትንሽ እንትን ሆኖ ነው ተበላሽቶባቸው ነው እያስተካከሉ ነው ያሉት። ትንሽ ጠብቀን እሺ። አባ እሺ ትላንትና አምስት መቶ ብር አድርጌ ነበርኩ በቻፓ ችግር የለውም ያረከው ይገባል። እሺ በቻፓ አድርገሃል።
አዎ
እሺ የቻፓን እስቲ ሌለ
እሺ
እሺ አንድ ያበሽ ይቅርታ ስልኩልን ቀሪ በዚህ ስልክ አይደለም
እ፣ ገባኝ። አዎ ትነግረኛለሽ። አንድ ይች እ።
እሺ አባ አሁን ስልክህን ንገረኝ። እሺ
ዜሮ ዘጠኝ ሰባ ሁለት
ዜሮ ዘጠኝ ሰባ ሁለት ሀያ አርባ አንድ
ሀያ አንድ አርባ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ
ግን ቴሌብር በዚህ ነው የምጠቀም።
ቴሌ የቤስት ቤት account ን ነው እኔ የምፈልገው እነ ቤት አዎ፣ እሱ account ኡ አሁን የነገርኩት ነው።
እ?
አሁን የነገርኩህ የ account ኡ ነው።
እሺ እሺ እሺ ብሩ ይህ ላይ ነው የሚገባልኝ፣ መቼ ነው ዜሮ ቀኑ?
ሶስት ላይ መች ነው ቀኑ?
እ?
ቀኑ መች ነው?
ትናንትና ማታ አራት ሰዓት አካባቢ ነው።
እሺ ስንት ብር ነው?
አምስት መቶ ብር ነው።
አምስት መቶ ብር አ።
በአንድ አይደለ? በአንድ ማለት ነው። አ ባላንስር ነው እኮ ታዲያ ህያወት ባላንስር ነው። እሺ ገብቶልሃል እኮ ባላንስር ነው የሚለው።
አልደረሰኝም።
ኢማን ጀማል ነው ስምህ አዎ ዜሮ ዘጠኝ ሰባ ሁለት ሀያ አንድ